ከቢጃ ኢትዮጵያ ነበር የሚደውሉት። አሁን እ- ሩ ተቋርጦ ነበር።
አዎ ተቋርጧል። እሺ ቆይ
እሺ ሀያ ሺ ሀያ ሺ አራት መቶ ሀያ ሁለት አዎ
ሀያ ሁለት አዎ
እሺ ደመያችን ሁ- ከፊቱ በዚህኛው አላገኘሁትም። ደመያችን ይሰማዎታል? ደመያችን እየሰሙ ነው?
አቤት
ይሰማዎታል? ደመያችን ወዬ ወዬ ከሀያ ሺህ በፊት ዜሮች አሉት?
የለውም፣ የለውም።
በዚህኛው
የለውም ወደ- ወረቀቱ ላይ ያለው ሀያ ሺ አራት መቶ ሀያ ሁለት እሺ፣ ደመያችን በዚህኛው ማግኘት አልቻልኩም። ምናልባት እ፣ ስልክ ቁጥር በዚህ በደወሉበት ነው የተመዘገቡት ቢጂአይ አስራ አንድ አስራ ዘጠኝ ሰማንያ ስድስት አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ አስራ ዘጠኝ አስራ ዘጠኝ ሰማንያ ስድስት ዜሮ አምስት
ሰማንያ ስድስት ዜሮ አምስት አዎ በበጅ ሰርቻል እሺ መስመር ላይ ጠብቁኝ አንድ ጊዜ ዳግም አበጋዝ እ፣ ባርና ሬስቶራንት ነው ለምን?
አዎ አዎ ዳግም አበጋዝ ባና እሺ የት አካባቢ ነው የሚገኙት ፍሊዶሮ
ምን አሉኝ ፍሊ- ፍሊዶሮ ፍሪዶሮ ፍሪዶሮ እ፣ አዎ ልዩ ቦታው ሌላ ስም አለው ማሻዋ ሜዳ ማለት ነው መልካ ገፈታ ወይ ማሻዋ አሸዋ ሜዳ እሺ አዎ
እሺ የመዘገብኩለት ነው ቅሬታውን መስመር ላይ ጠብቁኝ ስሞትም አለ በላይ እርሷ
ሰላሙን ቢረዳ
ስልክ ቁጥር በዚህ በደወሉበት ለያዘው አዎ በሁለቱም አስራ አንድ ቤቱም ይሄም እሺ በሁለቱ ሁለ- እ፣ ስንት አመት ይሆነዋል ያንን ሁለት አመት
እ፣ ሰው ማን ነው ፍሪጁ ከገባ አዎ ለጥገና እኔ ወ- አዎ ሶስት ወር ምናምን ሶስት ወር ነው።
አዎ ሶስት ወር ገዛ የሚባል ልጅ ነው
የወሰደው እሱ ነው አዎ ገዛ የሚባል ልጅ ነው የወሰደው ከዚህ ያው ቀደም ሲል ፍሪጅ cooler ም ሲበላሽ እሱ ነው የሚያስተካክለው
እሺ ቀያሪም አልተሰጡትም ማለት ለሙያችን ከ- ያን ምንም ነገር የለም አዎ
እሺ ለሙያችን የቅሬታውን መዝግብ ያለው ለሚመለከተው ክፍል አስተላልፍ ያለው የሚመለከተው ክፍል ጉዳዩን አይቶ ምላሽ ይሰጡታል እሺ ሌላ ምረዳት ነገር አለ ምንም በቃ ምንም ያው ይኸው ነው አሁን መጪው አመት በዓል ስለሆነ ያው የግድ ቢራ መቀጠል ስላለበት ለዛ ነው ያስተላልፍ ይሉታል ወደ ሙያችን ስለደወልን እናመሰግናለን አገልግሎት ይላሉት ማስታወስ ክብር ይስጥልኝ።
መልካም ቀን እሺ